ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
የሆነ መሰለኝ ስለገባልኝ ነው ሜሴጅ ነው እያልኩ ነው።
ምን አሉ?
የሆነ ሜሴጅ ስለገባልኝ ነው የኔ ሜሴጅ ነው እያልኩ
ምንድነው ሚለው?
በእንቅልፍ ነው ምትጠፋው እ
በእንቅልፍ ነው ምትጠፋው
ምንድነው ጥያቄዎት አልገባኝም ደንበኛችን አሁን ቴክስቱ ጥያቄው?
ምንድነው ሚለው?
invalid records flat stated by flat number X flat number ይላል month year ይላል
ስክሪንሻት አድርገው አሁን